ጤና ይስጥልኝ አርፌ ረሪፍ ነኝ ባኮ መልርዶ
ሰላም ነው እናቴ። አሁን ቴሌግራም ላይ ላኩልኝ ብሎኝ ልኬላቸው ነበር።
እሺ ደንበኛችን ማን በሚባል የቴሌግራም ስሞትን ይጠሩኝ።
ጆናታን ጆናታን ማን ዘላለም ጆናታን ዘላለም ዘራይ
አልገባልንም ደንበኛችን የቴሌግራም ስሞት ዘራኝ ነው
ዘራይ አ የቴሌብር ነው የቴሌግራም ቴሌግራም ስሞትን የቴሌግራም ዮኔል ዮኔል ሚስ
ማን አለ
ሜሲ ነው የሚለው ሊዮኔል ሜሲ
በዚህ ቁጥር ነው የላኩልን
አ በ- አይደለም በሌላ ነው እሺ እንገሩኝ ቁጥሩትን ዜሮ ዘጠኝ
አርባ አምስት አርባ አምስት ሰባ አምስት አርባ አምስት ሃያ ስድስት
ዜሮ ዘጠኝ አርባ አምስት ሰባ አምስት
አርባ አምስት ሃያ ስድስት
እሺ አልገባልንም ደንበኛችን
በዚህኛው የላክሽልን ስልክ ዘጠና ሁለት አስራ ሶስት የሚለው ነው።
ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
አረ ገብቷል። እዚህ ጋር አይተሽዋል እኮ ነው የሚለው ሁለት ላይ ታርጎት።
እሺ የቴሌግራም ስሞትን ይንገሩኝ
እሺ የቴሌግራም ስሙ L dot M E S S I
ይቅርታ ደንበኛችን የተቆራረጠ ነው ምን አሉ
L dot ካረግሽ በኋላ ሜሲ ነው የሚለው ወይ user name ኡን ልንገርሽ።
አግኝተነዋል ደንበኛችን እናመሰግናለን እሺ መልካም ቀን ይሁንሎት